hello ሰላም ነው። የሆነ order ነበረና አሁን የ customer ኡ ስልክ ጠፍቷል። ሊሆን ነው order ነበሩ። እስኪ ንገረኝ።
እሺ ሰባ አራት
ሰባ አራት ሰባ ዘጠኝ ነው ያልከኝ?
አዎ አዎ።
ስም ማን ነው?
ብርሃኑ ብርሃኑ። እሺ አዎ።
ብርሃን እንደ ጠብቀኝ። እሺ እሺ እሺ። እ፣ ሳልዘጋው
አዎ፣ አትዝጋው። እየተስተካከለም ሊሆን ይችላል። እሺ እሺ እሺ እሺ አንዴ ጠብቀኝ፣ አትዝጋው።
እሺ እሺ አለ
የኤርሜስ አምስት ነጥብ አምስት ነው። ሰማንያ አምስት ብር ነው ያሰበለት እኮ። ስንት ነው ያሰበልህ? በይው ሰሜራ አንተን ብራኑ አራት ቺዝ በርገር ከበርገር ዞን ያስከው ነው አይደል?
አዎ አዎ።
ጠብቀኝ፣ አትዝጋው።
እሺ ችግር የለም። እሺ
hello አቤት ነው።
ብርሃኑ ብርሃኑ የሚሰራ order ነው፣ cancel የሚሆን አይደለም። አሁን refresh አድርጊ።
ላድርገው? እሺ እሺ።
አዎ ተስተካክሎ የሚሰራ order ነው። እሺ
ነው ማለት ነው።
ምን አልከኝ
የሚስተካከል ነው ወይ?
እኮ እየተስተካከለ ስለነበረ ነው እንጂ የሚሰራ order ነው፣ cancel order አይደለም።
በቃ እሺ እሺ እሺ እሺ ስራው። እሺ ሂድ ምግብ ቤት እሺ እሺ